hello hello
አቤት hello ሰላም ጤና ይስጥልኝ ቴሌቪዥን
ሄሎ ሄሎ ይሰማል ይሰማል ሄሎ ዘጠኝ እ, ስድስት አ- አምስት ሰማንያ ሰባት ነው የደወልኩት።
አዎ ቴሌቪዥን ነው ቴሌቪዥን
አዎ፣ message እኮ እዛው ስፈልግ እ፣ እንግሊዝ ምናምን
አዎ እኮ game ኡን ለመጫወት ከፈለጉ ኮከብ ዘጠኝ ሰማንያ አምስት እንስላል ብሎ ይደውሉ
ስንት አንድ ቁጥር አ- ኮከብ ዘጠኝ ሰማንያ አምስት መሰላል
እሺ፣ ከዛ በኋላ አንድ ቁጥር ለመመዝገብ የሚል አለ። ሶስት ቁጥር ለመጫወት በእንግሊዘኛ ነው ያለው። ሰባት ቁጥር ላይ ወደ አማርኛ ይቀይሩና ሙሉ መረጃው ግልጽ ይሆንልዎታል። ሶስት ቁጥርን ሲጫኑ ጥያቄና መልስ እድሎትን ይሞክሩ የሚል ይመጣልዎታል። እርስዎ መርጠው game ኦቹን መጫወት። ስልክዎት smart ከሆነ ደግሞ በድረገጽ ገብተው መጠቀም ይችላሉ።
ስልኩ በበተን መጫወት ይቻላል?
አዎ ጥያቄና መልስ አለ። በተከታታይ አስር ጥያቄ ከመለሱ ትኬት ይሸልሞታል። እርስዎ ደግሞ የሚያሸልም ጨዋታ እድሎትን ይሞክሩ የሚለውን ጨዋታ ይጫወታሉ።
እሺ፣ እሺ ጌ- game ኡን ይዩትና ግልጽ ያልሆነ ነገር ካለ ደውሎ መጠየቅ ይችላል። መልካም እድል።
አቤት።
እሺ።